ጤና ይስጥልን በዚህ ቤት ቤቴ ነው የሚፈልገው።
ትናንትና comment አቅርበን ነበረ። እስካሁን መልስ ስላላገኘን ነው።
የምን comment ነበር? ይቅርታ።
deposit ላይ በሶስት ጊዜ ብር አስገብቼ እ፣ ከዛ message ኡን በቴሌግራም ሁሉም ቴሌግራም ነገር ላይ ልከልናል።
አዎ፣ አዎ።
ማን ልበል ትናንትና እ እ?
ማን ልበል? የቴሌግራም ስምህን ከበደ እ፣ የቴሌግራም ስ- ስሜ አቢ ነው መሰለኝ።
ማ?
አቢ
አቢ ABI ነው Y yes yes yes ABI
A በእንግሊዝኛ እና ቢ ደግሞ በአማርኛ ወይም በዚህ ቁጥር ከገባሽ ታገኛለሽ።
ቁጥሩ ሳይሆን በስሙ ነበር።
A capital A capital እና አማርኛ ቢ
አቢ hi ትለኛለህ? ከላይ ላግኘው። ብዙ አቢ ነው ያለውና ማግኘት አልቻልኩም።